ቤት ነች።
አዎ ትቺ ነኝ።
እማ ማናጀሩ አልጨረሰም እስካሁን። እማ
upgrade የሚደረግልህ ያልኩ ልጅ ነህ።
አዎ እ ሀምሳ ሁለት መጨረሻው ስልክ እ ሀምሳ ሁለት መጨረሻው ስልክ አይደለም እ ዜሮ ዘጠኝ ሀምሳ ስድስት ዜሮ ሶስት ሰላሳ አምስት አርባ ሶስት ዜሮ ዘጠኝ ሰማንያ ስድስት ሀያ ስምንት ዘጠና ሰባት ዜሮ ሰባት እ ይቅርታ፣ ምን ምን upgrade ነው የሚደረግልህ ወይስ ምንድን ነው አይ deposit ብዬሽ አርግቼ ምናምን ብዬሽ ማታ ሁሉ ብት- እኮ? እሺ ያው deposit በለኝ። እሺ ቆይ አንዴ።
ማናጀሩ ያስተካክላል። ቆይ ጠብቀኝ አልሽኝ?
okay
አዎ እሺ ቆይ አንዴ።
እሺማ
አንዴ ቆይ ልደውልልህ በዚህ ቁጥር መልሼ አለ ካለለ እሺ።
በዚህ ቁጥር አዎ አዎ አለው እኔ።
እሺ እሺ መልሼ እሺ እደውልልሃለሁ።
እሺማ